ጤና ይስጥልኝ ቅድስት ነኝ አቤት
ሰማንያ ያህል
እ
ሰማንያ ሀያ አንድ ሄሎ ሄሎ ምን ሆነ
አ፣ ሄሎ አቤት ምን ሆኖ ፊኑን ቼክ አድርግልሽ። ዝናብም ነው ዝናብ ነው ያለው።
እና ዛብ እኮ አይደለም አይደለም ለቲም ሊደራችሁ ነው የምታሳውቁት
ማለት ቢስተካከል ዝናብ ይቆል እየዘነበ እኮ ይልቅ ዝናብ እየዘን አ ገብቶኛል እኮ ዝናብ ነው ፒን ይስተካከልልኝ አይነት እንደዛ ነው አይደል እያልከኝ ያለው አዎ አዎ
የት አካባቢ ነው
ከብዬስ ወደ ሲጋ ነው።
ሰሚት ነው አዎ አዎ እኮ ይልቅ ለቲም ሊደር እኮ ነው የምታሳውቁት ታዲያ ለቲም ሊደር ትደውልና ዝናብ ነው ትለዋለህ ከዛ ቲም ሊደር እዚህ ካሉት ቢሮ ካሉት ጋር የሚያወሩበት ግሩፕ አላቸው እዛ ላይ ነው ብሎ ቪዲዮ በሚልክላቸው ሰዓት ሊያበሩት የሚችሉት ተረዳኸኛል አይደል አዎ አዎ የዛኔ ከኛም pin ልንገው የምንችል በተጨመረው ማለት ነው
እሺ እሺ